ጤና ይስጥልኝ።
ብር ወደ እንትን ልኬው ወደ ቴሌ ብር አልገባ አለኝ።
ወደ ቴሌ ብር
እ ወደ ቴሌ ብር ብር ልከው አልገባም ነው?
አዎ።
እሺ፣ በዚህ በደወሉበት ቁጥር ነው?
አይ ሌላ ነው።
እሺ፣ የብስ ቤት ቁጥር ወንገር ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት
ሀምሳ ሰባት እሺ፣
ሰባ ስምንት
እሺ።
ስልሳ
ስንት ብር ነው?
ሰባ መቶ ብር ዳንሳ
እሺ፣ processing ላይ ነው። ለ Chapa እናሳውቃለን። እሺ፣
እሺ እሺ።